የለም።
አቤት አቤት ደውዬ ነበረ።
ቢ አራት መቶ አስራ አንድ አይደል ያልከኝ እኮ ገና ቼክ እያደረጉልን አሳውቃለሁ።
ቲዲቢ ዜሮ ዜሮ ዜሮ አራት አራት አስራ አንድ አራት አስራ አንድ ዜሮ እሺ አዎ።
ልምጣ ወይስ አንዴ ልሂልህና ላሳውቅህ እኮ ብዬ ነው። ደብተር አዎ፣ መስ- አልሰጠህም ማለት ማሽን ብቻ ነው።
አልሰጠውም? አሁን መስመሬን እኮ ወደ አንቺ ላድርግ ወይስ ነገ ጠዋትም ትሰራላችሁ?
ነገ ግማሽ ቀን አለ እስኪ ይልኝና እ አልደረሰም በይኝ ወይም ና በይኝ ወይ አትምጣ በይኝ ጠዋት እንድመጣ እሺ እሺ please እባክሽ ልጠብቅሽ ትንሽ